ሄሎ hello ሳሚ አቤት።
ክልል አቶ ደብል።
ሸጋው ዋለልኝ
አዎ ነኝ።
ከዊ ፕላስ ሶሉሽን የ transportation ድርጅት ነው የደወልኩት።
አቤት አቤት።
ከዊ ፕላስ ሶሉሽን የ transportation ድርጅት ነው የደወልኩት። እ፣ ድርጅታችን ያው የ transportation አገልግሎት ሰጪ ተቋም ነው እና ለአሽከርካሪዎች ደግሞ ለየት ያለ ነገር ይዘን መጥተናል። ይሰማል?
እ፣ ሰምቻለሁ፣ ግን አሁን ትንሽ አጋጣሚ የሆነ አደጋ ደርሶብኝ እዛ ጋራጅ ምናምን ላይ ስጨርስ ይደውላል።
እሺ፣ ምን ችግር የለም። በቃ ቁጥር ቁጥር እደ- እልክሎታለሁ፣ text አደርግሎታለሁ የሚደውሉበት። እሺ፣ እሺ። መልካም ቀን።